ዩቲዩብ ነው።
ሄሎ ሄሎ ሰላም ነው።
ጤና ይስጥልን። ዶንኪ ቲዩብ ነው።
አውሬ ይስጥልን። ክፍያ ስንት ነው? ነው
ስሞት ማልበል
ተመስገን
ተመስገን ማን ተሾመ
ስልክዎትን ይነግሩናል?
ይሄ ስልክ ነው።
እሺ ይነግሩኛል? ይቅርታ ሌላም ዜሮ የገባ ዘጠኝ ሀያ አንድ ታይ ሀያ አንድ አርባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት
እሺ አርባ ሁለት ስልሳ ሰባት ሰማንያ ዘጠኝ ስልሳ ሰባት ሰማንያ ዘጠኝ አዎ ከየት ነበር የደወሉልን?
እ?
ከየት ነበር የደወሉልን? ከየት አካባቢ ነው?
ወሰን
እሺ፣ ማስታወቂያውን ከየት ነበር ያዩት?
ቲክቶክ ላይ እ?
ቲክቶክ ላይ
እሺ እሺ ኦንላይን ነው በአካል መማር የሚፈልጉት?
በአካል
እሺ የሶስት ወር ኮርስ ነው ኮርሱ።
እ፣ በ- ይ- ለወር ከአስራ አምስት ቀን ያህል በሳምንት ሶስት ቀን ከ- ሰኞ ማ- ሰኞ፣ ረቡዕ፣ ዓርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ አ፣ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ይሆናል class ኣቸው።
እ፣ ከአስራ አምስት ቀን ደግሞ በተማሩት መሰረት assignment የሚሰሩበት ይሆናል።
አ፣ የአንድ ወሩን ደግሞ መጨረሻ final በተማሩ መሰረት ቪዲዮ የሚሰሩበት ይሆናል። ለዚህም ክፍያችን በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ስለዚህ በ credit ስንት
ሰባት መቶ ሀምሳ ብር በወር?
አይ የሶስት ወር ክፍያ እንዴ ነው አ፣
ሀያ ሲሆን አስራ አምስት ሺህ ማለት ነው።
okay እሺ፣
እሺ ልመዝግበው ቶይት
ቆይ እስቲ እሺ፣ ይማከርበትና
ችግር የለም። በአካል መምጣት ከፈለጉ ደግሞ ደንበል አበሮስ ህንጻ ፊት እ፣ ደንበል ፊት ለፊት አበሮስ ህንጻ አራተኛ ፎቅ ነን ያለ ነው። አራት መቶ ሰባት መቶ መመዝገብ ይችላሉ።
እሺ
እሺ